ጤና ይስጥልኝ ጠብታ አምቡላንስ እንዴት ዋልሽ? ኦክስጅን መከራየት ፈልጌ ነበር።
እሺ አሁን ላይ አሁን ላይ የለንም።
ኧረ እባክሽ አዎ ላይ- emergency ነበረ።
አሁን ላይ የለንም።
መች ነው የሚኖረው?
ሰሞኑን ይኖረናል። በዚህ ሳምንት ውስጥ እንጀምራለን።
ነገ ምናምን ሊኖር ይችላል።
አይ በሚቀጥለው ሳምንት በሚቀጥለው ሳምንት እንጀምራለን።
በቃ እሺ፣ እሺ።
እሺ